hello
hello ሰላም እንዴት ነሽ?
እግዚአብሔር ይመስገን። Donkey Tube ነው ምን ልርዳዎት?
ወጌሻ መመዝገብ ፈልጌ ነበረ።
ምን አሉ?
ወጌሻ መመዝገብ ፈልጌ ነበር።
እሺ
information መጠየቅ ፈልጌ ነው።
class ኡ ከመስከረም በኋላ ነው የሚጀምር። የአንድ ሳምንት class ነው።
ከ- የአንድ ሳምንት class ነው።
አዎ ከስንት ሰዓት እስከ ስንት ሰዓት ነው class ኡ?
ከአስር ተኩል እስከ አንድ ሰዓት ተኩል አካባቢ።
እ፣ እሱ- አንድ schedule ነው ያላችሁ?
አዎ
okay። የት አካባቢ ነው?
አያት ተስፉ ሲኒማ
እ?
አያት ተስፉ ሲኒማ
ኡ፣ የሩቅ ነው በጣም። እ፣ ሌላ የቅዳሜና እሑድ ምናምን schedule አላችሁ?
በኦንላይን መውሰድ ይቻላል። እሱ የሚመቸው
ይመቸኛል። ኦንላይን እንዴት ነው ኦንላይን መውሰድ የምችለው?
በቃ ኦንላይን ብዬን መዝግቡትና ይደወልሎታል። ለ orientation የዛን ሆነ በደንብ detail ይነገራቸዋል።
no no፣ እንዴት ነው የምንመዘገበው ማለት ነው? ኦንላይን።
እኔ መዘግቡታለሁ። አሁን
እሺ፣ መዝግቢ።
ማን ክፍያው ልበል?
ስንት ነው? አይዳ ለአንድ ኮርስ አንድ ኮርስ ከሆነ የአንድ ሳምንት ከሆነ የሚማሩት እስከ አስር ሺህ ብር ነው።
okay። እሺ፣ አይዳ ብለሽ መዝግቢ።
አይዳ ማን?
ዩሱፍ
ዩሱፍ አ
እሺ፣ ስልክ ቁጥሮትን አንዴ ይንገሩኝ በቃሉ።
okay። ዜሮ ዘጠኝ ሀያ እህ ዜሮ አንድ እህ ዘጠና ዘጠኝ ሀምሳ አራት
0920 01 99 54 አዎ፣ እሺ እ፣ እዚሁ አዲስ አበባ ውስጥ ነው ታዲያ?
አዎ፣ አዲስ አበባ ውስጥ ነው።
እሺ ያሉን ኮርሶች አ፣ አማራጭ አሉን። የኮርስ አማራጭ content፣ marketing፣ editing እና በጎ አድራጎት የትኛው ነው ማን ይፈልጉት?
marketing፣ digital marketing። አ marketing ነው የሚለው እዚህ ጋር።
okay፣
እሺ ስለዚህ እኛ ክላሱ ሲጀምር ከመስከረም በኋላ ነው ይጀምራል የተባለው። በሚጀምር ሰዓት ደውለን እንነግርታለን።
okay፣ እሺ፣ እሺ መልካም እሺ okay።